ጤና ይስጥልኝ ቤተሰቤት ዲቦራ ነኝ ባካሁን የምንረዳው
ዲቦራ ትኬት ቁጥር ልንገርሽ እሺ ካሸር ኮድ ልንገርሽ እና እይልኝ እሺ እሺ ንገረኝ አስር ሀያ አንድ እሺ
ሀያ ስድስት አርባ ሶስት
እም፣ እሺ አንድ ፖስት ፖንድ የሆነ ጨዋታ አለ እና አምስት እሺ።
ደግሞ ሎስት ነው ቀይ አለክ
እሺ ሌላ አለ
የለኝም በቃ እሺ እሺ እሺ።